ሰላም ይስጥልን ቤተሰቦች።
አዎ እሱ cashier code ንገረኝና ይልኝ ምን cashier code
አስራ አራት አ- አንዴ እሺ። አስራ አራት ሰላሳ ሶስት ሰላሳ ሶስት ስልሳ አንድ እሺ ሀያ ስምንት
አሁን ገብቷል። እሺ check አድርግ አባቴ።
እሺ እሺ እሺ hello hello፣ አቤት አቤት አቤት sorry አንዴ ቆይ። አዎ ቦነሱ ገብቶልሃል።
እሺ እሺ እሺ አባቴ እሺ